hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ለቀዳሚ ፕሮግራም እንዴት ነው ትኬት መቁረጥ የምችለው?
እ ትኬቱን እዛው በር ላይ ያገኛሉ። ልመዝግቦትና ክፍያ መክፈል ይችላሉ።
አዎ እሺ። አልማ ማለት አያልቅም።
ከፍዬ አለቀ ምናምን። okay እሺ።
እ በአለም ሲኒማ እና በቤስት ዌስተርን ሆቴል ነው አዎ ያለው።
የትኛው የትኛውን ነው መሳተፍ የፈለጉት?
የስምንት ሰዓት ማታ ምሽቱ ሁለት ሰዓት እና ቀን ስምንት ሰዓት ነው ያለው።
ቀን ስምንት ሰዓት የስምንት ሰዓቱን እሺ።
እም፣ እሺ ስምዎትን ይንገሩኝ።
ሀና
ሀና ማን?
ገብረ አምላክ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰማንያ ሶስት ሰማንያ ሶስት ሰማንያ አምስት ሀያ አምስት ሰማንያ አምስት ሀያ አምስት
ሀያ አምስት አ እሺ ሁለት ነው እ ለሁለት ሰው ነው።
አ
እሺ እ መግቢያ አራት መቶ ብር ነው። account እሺ text እናድርግሎት መክፈል እሺ ይችላሉ። ከዛ ሲገቡ በር ላይ ትኬቱን ያገኛሉ።
ጥ- እሺ screenshot አድርጌ እሱን ነው ማሳያችሁ።
አዎ screenshot አድርገው እዛ ሲገቡ ያሳዩና ትኬት ይሰጥዎታል ማለት ነው።
እሺ እሺ እናመሰግናለን።
እሺ እመቤት እናመሰግናለን። መልካም ቀን ይሁንልዎት።
እሺ